ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከችብችብ መልሼ ደወልኩ። አሁን ደውሎ
እምቢ አለኝ እኮ አይ አዝዤ ነበርና ብር ከከፈልን በኋላ ሶስተኛ ሰው አልተሟላም፣ ተቋረጠ ያ order። አሁን እሺ።
ብር እንዴት ነው የሚመለስልኝ?
okay፣ በዚህ ቁጥር ነው ያዘዙት?
አዎ
እሺ። ቱቱ በሚል ነው ምን ማንግሩፕ አዎ።
ላይ ነው የገቡት?
አዎ፣ ቱቱ
ማንግሩፕ በመ- product ኡ ምንድን ነው?
አቮካዶ።
okay፣ አቮካዶ። አዎ፣ fail ያደርጋሉት አይደል?
አዎ አዎ። ተ- ቴሌብር በዚህ ይጠቀማሉ በአስራ አንድ ቤቱ?
አዎ፣
okay፣ በሱ አልተመለሰሉትም?
አልተመለሰም።
እሺ፣ check ላድርግና ከ- ተመልሶ ከሆነ ደረሰኙን እልክሎታለሁ። ካልተላከ እሺ።
ደግሞ አሁን እንዲላክሎት አደርጋለሁ።
አመሰግናለሁ ወንድሜ።
እሺ፣ እሺ፣ መልካም። እሺ።